ጤና ይስጥልኝ በሽታዬ ቤቴ ነው የምረዳው።
ሰላም ነሽ በናት ሰላም
ሄሎ ይሰማል ምን ነበረ?
አካውንት ችግር አለኝ
እሺ ዊትድሮ አረገ መቶ ብር እና አይገባም በቮቸር ነው ዊዝድሮ ያደረከው?
አንድ በቮቸር ግንባር ነው መ- መቶ ብር በቮቸር ነው እሺ የምታደርገው። አቅራቢያ ህብስት ቤት ሱቅ አለ አዎ አለ
ቤስት ቤት አለ አዎ በቃ እዛ ሂድና voucher code ስትሰጣቸው መቶ ብር ይሰጡሃል። እሺ
ብ- ም- ምን ትላለች ቤስት ቤት ቦታ የለም እኛ የዚህ አለ አልከኝ እኮ አይደል አሁን
አዎ አይ- አይ- ለ- አይ- አይገባም በኋላ
እሺ ቴሌግራም ትጠቀማለህ?
አዎ አለ ቴሌግራም በቃ hi በለኝ እዛ ላይ እንዴት ወደ ቤስት ቤት እንደምትመልሰው አሳይሃለሁ።
እሺ እሺ፣ እሺ እሺ እሺ፣ አመሰግናለሁ አመሰግናለሁ።